Hello.
ሄሎ
Hello። ሰላም ይስጥልኝ። ሄሎ
ሄሎ
እ ይሄ ምንድን ነው ብር የሚወስደው
ምን አሉ
እ ምን አሉ
ምን
ድምፅህ አይሰማም ምን አሉ
ብር እየወሰደ ነው ካርድ ስሞላ
ስንት ብር ነው የሚቆርጠው
ሁለት ሁለት ብር እያለ አሁን ስድስት ብር ቀርቷል። ሀያ ብር ሞልቼ ነበር
የቴሌዊን ደንበኛ ስለሆኑ ነው እ የቴሌዊን ደንበኛ ስለሆኑ ትኬት ይሰጡታል በሚሰጡት ቲኬቶች ድሎትን ሲሞክሩ ሽልማት ያገኛሉ
እንዴ እኔ ሳልፈለግ ነው እንዴ ታዲያ?
አይ እርሶ ራሱ message ከቴሌ ሲገባለት ደንበኛ ሆነው ነው እንጂ ለራሱ አይቆርጥም
እ እኔ እንጃ አ- አልፈለኩም እኔ
ምን አሉ
እኔ በአቋራጭ ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ይጫኑ
ምንም ብር ይጫ ነው
ዘጠኝ ሰማንያ አምስት ላይ stop ብሎ ይላኩ
እና ብሩን ይመልሳል እንዴ ብሩ መመለስ አይቻልም
መመለሱ አይቀርም መመለስ እ፣ እሱ ፈል- subscribe አድርገው ስለሆነ የተቆረጠበት አይመለስም ብሩ
እንዴ ምን ማለት ነው
እል- ምን አለ
እ ሰብስክራይብ ታዲያ እንዴ አድርገው ነው
እና ምን ይሻላል ታዲያ?
ዘጠኝ ሰማንያ አምስት ላይ stop ብሎ ይላኩ
አይ የወሰደውን ካርድ አንድ ብር አይደለ ያሉ እንደ የተቆረጠብኝ አሉ አይደል ኧረ አይደለም
አይ አሁን አሉ እኮ አንዳንድ ብር ነው የሚቆርጥብኝ አሉ